ለማን ይባላል? ጤና ይስጥልን።
ጤና ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
እ፣ ማሊ ባባዎች ናቸው።
አ ማሊ ባባዎች ነን።
አንድ ዛማ ታይቼ ነበር። ሱዙኪውን ኤቭሪ አላየሁትም፣ ብራንድ ምን እንደሆነ።
ምን አሉ?
ዛማ ዛማ እሺ ዳማ አይቼ ነበረ።
በቫን ነው እ?
በቫን ነው ያዩት?
በቫን ቫን ቫን የሚባል ምን አይነት ነው?
እኮ በየትኛው ነው ያዩት? አዎ፣ ስላልገባኝ እኮ ነው መቤት
አሁን ከረንት ፖስት ያደረጋችሁ ቫኗ ስንት ነው?
ምንድን ነው ሰው እኮ ማን ያ- ማለት ምንድን ነው ያለው? አዎ፣ ብዙ ነው በየደቂቃው ስለምንተወሰድ
ኦኬ እሺ፣ አሁን ላይ ያላችሁን ወይ ሱዙኪዎችን ትነግሪኛለሽ? price ኣቸው፣ ሱዙኪ ምን ሱዙኪ ምን ሞዴላቸውና ኤቭሪ
ይጠብቁኝ። ሱዙኪ ኤቭሪ እመቤት አሁን ላይ የለንም፣ ተሽጧል።
በ- በምን አይነት ነው ያለው?
ሱዙኪ ኤቭሪ ምንም አይነት የለንም። አሁን ያለን ዲዛይር አለን፣ ቪስ አለን፣ ኮምፓክት አለን፣ ዳማስ አለን።
ዳማስ በምን አይነት ሞዴል?
ዳማስ በ- በ van ና በ normal አለን።
van ዋ ስንት ናት? እና ሞዴል ዳማስ ሁለት ሺ አምስት ሰባት ከሀምሳ
okay እ፣ ሁለት ሺህ አምስት ሞዴል ነው።
አዎ
okay እንትን ላይ ትልክልኛለሽ? ቴሌግራም ላይ ትቻሉ ቴሌግራም page ኣችን ላይ post አድርገናል። ማሊባባ dot net ላይ ይግቡና ይዩት። እመቤት ማሊባባ dot com dot net
dot net። okay አዎ።
ከባንክ ነፃ ነው አይደለ?
ባንክ እናያይዛለን። ከፈለጉ ደግሞ ኮ- cash ይከፍላሉ።
ሰባት መቶ ሀምሳ እሺ አዎ ሰባት መቶ ነው።
እሺ እሺ።